Hello ሰላም ጤና ይስጥልን ቤስቲ
ሰላም ነው።
አላ
ትናንት ወደ ቴሌ ብር ብር ልኬ ነበር ከትለሽ እሺ።
ኮል አልገባም።
እሺ የቤት ቤት ቁጥር ንገረኝ
ስልክ ቁጥር አዎ
እ አዎ
ዜሮ ዘጠኝ አርባ አራት ዜሮ ዘጠኝ አርባ አራት ሰላሳ ሶስት ሰላሳ ሶስት ስልሳ ስልሳ ስልሳ ሶስት ስልሳ ሶስት እሺ ስንት ብር ነው
አስራ ሰባት ሺህ ሁለት መቶ ዘጠና ስምንት እሺ
አስራ ሰባት ሺህ ሁለት መቶ ምናምን ዘጠኝ
እሺ ዜሮ ዘጠኝ አስራ ሁለት ዜሮ ሶስት ሰባ ዘጠኝ ሰላሳ የሚል ቴሌ ብር ላይ ነው የላከው አ ዮሐንስ ኃይሉ
እሺ process ላይ ነው ትንሽ ቆይቶ ይገባልሃል እሺ እ እ process ላይ ነው ትንሽ ቆይቶ ይገባልሃል እሺ